ትለያለች ኤደን ማርያምን
ሄሎ
ጤና ይስጥልኝ።
አብሮ ይስጥልን።
ጤና ይስጥልኝ። እ፣ አብሮ ከዚህ ጋር ስልክ መጥ- ነበር ደውለው ከጎል ሴንተር።
እሺ መቤት
አሁን ደውለው ነበረ ድራፍት ሜንቴናንስ ጥገና ለማስመዝገብ የድራፍት ማ አዎ አዎ አዎ የቤቱ ስም ማን ያሉ ማቲ ባርና ሬስቶራንት ማቲ ባርና ሬስቶራንት። እሺ።
አዎ እሺ፣ እሺ፣ መቤት